Hello ሰላም ጤና ይስጥልኝ ድር ገበያ
Slipper ነጭ ጫማ የወንድ ስንት ነበረ?
እ፣ አምስት ከሀምሳ እ?
እሺ ሌላ ጊዜ አዲስ አበባ ነው ያዛለ ክፍለ ሀገር ነው ያለኸው?
እ አዲስ አበባ ነው ክፍለ ሀገር ነው ያለኸው?
አይ እኔ አሁን ክፍለ ሀገር ነኝ፣ ግን ያው እመጣለሁ ወደ አዲስ አበባ
Okay፣ ስለዚህ ማዘዝ ፈልገህ ነው?
እ ማዘዝ ፈልገህ ነው?
አዎ ለራሴ አንድ ማዘዝ ፈልጌ ነው። በቃ የ- አሁን አጋጣሚ እዛው ክፍለ ሀገር ሆኜ እያየሁ ስለነበረ ነው። እመጣለሁ ከአንድ ሳምንት በኋላ።
እሺ እሺ